ጤና ጤና ይስጥልኝ። አቤት ጤና ይስጥልኝ።
ጤና ይስጥልኝ። በጣም ይንጫጫል ግን ችግር የለውም። እማዬ ይሰማል?
አዎ ይሰማል። እንትን ፈልጌ ነበር እሺ።
የእናንተን ቅድም ድርጅት ደለሽ ነው
እንትን normal ስልክ ቁጥር የላችሁም እንዴ?
ምን አልሽኝ?
normal ቁጥር የላችሁም?
የምን
እንዴት ነው የምናገኛችሁ? ቢሮአችሁ የት ነው?
በአካል መምጣት ይችላሉ። ቢሮአችን ስቴዲየም አካባቢ አንድ business center ላይ ነው ያለው። አራተኛ እና አምስተኛ floor ላይ ምን ምን ህንጻ?
አንድ business center
ወይኔ አይሰማም። ምን ተጠቅማ
አንድ business center ነው።
text ታደርጊልኛለሽ በዚህ ቁጥር?
እሺ እሺ።
በስንት መከራ ነው ያገኘሁሽ። እንደገና ደግሞ እ፣ ትክክለኛ ቁጥር የቢሮ ቁጥር አይነት ካላችሁ እ፣ ተባበሪን በእናትሽ።
በዚሁ መደወል ይችላሉ።
በዚህ እኮ ማንንም ማግኘት አልቻለም። በዚህ ላይ ይሄው እንጫጫል። በአሳራ አንችስታለሽ አለን እንሳለን እኛ
ኬዝ ስላለን ከእናንተ ጋር ኮላብ ማድረግ ፈልጋለሁ። እሺ በቴክስት አድርጊልኝ አድሬሽን በደንብ እሺ እሺ እሺ።